¿Tienes Televisa Speaker?
Sí.
Hello, ¿tienes Tele?
ላብሮ ይስጥልን።
ራሄልኝ ከቤስት ቤት ምን ልርዳሽ?
እ፣ ትላንትና እንዲህ ነው። ትላ- ማታ ማለት ነው ቤስት ቤት እ፣ ውስጥ ሲላክ ብር ማለት ነው እሺ ወደ ቴሌ ብር ለማውጣት እሺ፣ አልገባላችሁም?
አዎ እሺ፣ አንዴ ቁጥሩን ንገሪኝና ቼክ ላርግልሽ።
አስራ አምስት እሺ፣
ስልሳ አምስት
የደወላችሁበት ነው?
አዎ ይሄኛው ነው እሺ፣ ሰባ ሶስት ስልሳ አምስት አዎ እሺ፣ ስንት ብር ነው?
አስራ አንድ ሺህ ብር እሺ፣ አንዴ መስመር ላይ ጠብቂኝ። እሺ፣ check ላርግልሽ።
እሺ እሺ አትዝጊው። እሺ እሺ ማይ
ሹክሪ አብዱላሂ ነው ሾማ።
አዎ አዎ
እሺ አሁን approve አድርጌለታለሁ። ከተወሰነ ደቂቃ በኋላ ይገባለታል። እሺ ትንሽ ጠብቁት።
እሺ እሺ ስለደወልሽ እናመሰግናለን። መልካም ቀን።
እሺ ማይ እሺ።